Hello? Hello? ሄሎ ዳኒ አይሰማም እንዴ? ሄሎ
እሺ ሄሎ።
ጤና ይስጥልን በላ።
አይ እንትኑን ነቅዬው ነው ሄድሴቱን እና
እቺ ጤና ይስጥልኝ። ሄልፕ ሮድሳይድ ሰርቪስ ዳንኤል ላይ ምን ልርዳዎት?
አብሮ ይስጥልን። መኪና እድገት መንገድ ላይ ተበላሽቶ ቆመብኝና እሺ እርዳታችሁን ፈልጌ ነው የደወልኩኝ።
እ፣ ብልሽቷ ምን ነበረ?
ብልሽቷ እየነዳሁ እያለ ነው ጸጥ ያለች። እኔ እንጃ እንዲሁ ምን እንደሆነ ምክንያቱን አላወቅኩም። ያው ብዙ እውቀቱም የለኝም እሺ ችግሩን ማወቅ አልቻልኩም።
እሺ፣ dashboard ላይ የሚታይ ምልክት ይኖራል?
ምንም አይነት የሚታየኝ ነገር የለም።
እሺ፣ ደንበኛችን የት አካባቢ ነው?
እኔ የምገኘው
ድጋሜ ደውለዋል።